ጤና ይስጥልኝ ቢጂአይ ኢትዮጵያ ራሄል ላይ ባኮት ምንሳት
ደህና ነሽ ራሄል?
እግዚአብሔር ይመስገን።
እኔ ያለሁት አሁን ጀሞ አካባቢ ነኝ። የጊዮርጊስ ደንበኛ ነኝ።
እሺ የጊዮርጊስ ደንበኛ ነኝ፣ ግን ቢራ ልናገኝ አልቻልም።
ቢራ አላገኘም።
አ ማን እንደሆነ መስመሩ ምናምን ምናምን አናቅም። ያው ቆየን። አሁን ሶስተኛ ሳምንታችን ይዘናል።
okay ሶስት ሳምንት ነው ያደረጉት።
አ የት እና ምንም አካባቢ ቢል- ነው? የት ጀሞ አካባቢ አልሸራ መስጊድ አካባቢ ማን እንደተመደበ አናቅም። ሁለተኛ እንዳደውል አለኝ አንዱ ከዚህ ቢራ በፊት አንስቶልኝ።
ያልቁታል። በየሶስት ቀን እንደሚመጣ
አዎ ያው ይመጣል፣ ግን እኔ አሁን ሶስት ሳምንት ሆነኝ። ቢራ ከነጋዴ ነው ማገኝ ማገኛለሁ።
እሺ አ- ጀሞ ነት አይደል?
አ ጀሞ አንድ ሸራ መስጊድ አካባቢ አንዴ መስመር ላይ ጠብቁኝ። እስኪ።
አ። መስመርተኛ ማን እንደሆነ ንገሪኝ እና እስኪ እሺ አንዴ የተመደበውን ሰው- ጠብቁኝ። ተክል አድርግሉት።
እሺ
እሺ ምንድን ነው ማድረግ ያለበት? ከነገሩኝ አንጻር ጀ- ጀሞ ነኝ እያሉኝ ነው እና አ።
እ፣ ማግኘት የሚችልበት ቦታ እያዳመጡኝ ነው አይደል?
አ እያሰማሁ ነው።
አዎ ወደ ካሳንቺስ ሰፈር ሆኖ ወደ አድዋ ድልድይ እ፣ መሄጃ እ፣ ቃል አፕ ትሬዲንግ የሚል አለ። እዛ ነው የሚያገኙት።
አ የ- የመስመርተኛውን
ቢራውን ነው ያልኩት ደንበኛችን።
አ ቢራ እኔ ሄጄ ነው በጭኝ የማመጣው በ- በ- በመኪና አዎ፣ አይ ለግ- በጊዜያዊነት የተቀመጠ መፍትሄ ነው እንጂ ዘላቂ ላይሆን ይችላል። በጊዜያዊነት አሃ።
የተቀመጠ መፍትሄ ግን ጀሞ ነኝ ነው ያለኝ። ቢራ አላገኘሁም ነው ያለኝ እና እዛ ነው አዎ።
የሚያገኙት። ካሳንቺስ ኦ።
ሰፈር ነው ወደ አድዋ ድልድይ እ፣ መሄጃ ኦ፣ ይርቀኛል። እኔ አይ በባልሸጥ ይሻለኛል ቢራ። እንደዛ ያን ያክል ብዙ ሄጄ ተጉዤ እዛ ድረስ በጣም እ፣ ተበላሸሽቷል ማለት ነው ጊዮርጊስ።
መፍትሄ ነው አይ ደንበኛ ቢሆንም ገብቶኛል። ጊዜያዊ ቢሆንም at least በሌላ መኪና በሜታ መኪና እንኳን እያመጡ ነበረ እነሱ ማለት ነው። ግን ከአሁን በኋላ ወደዚህ አንመጣም፣ ሌላ ተመድበዋል አሉ። ማን ያ ምድብተኛ ጉበ- ጉበኛ ነው። ምን ብር እየሰጠን ነው እንደምናወርደው። በጣም ያሳዝናል። እሺ በቃቸው።
አዎ ለጊዜው ያው ለጊዜው የተሰጠ መፍትሄ ነው። ዘላቂ ላይሆን ይችላል። ያው በጊዜያዊነት የሚያገኙት ግን እዛ ነው።
እሺ፣ አይ ከአትራፊ መግዛት ይሻላል እዛ ከእኔ ግልጽ ነው አይደል?
አ ገብቶኛል። የአንቺ አባባል ገብቶኛል።
እሺ እሺ። ሌላ ሰላም ምንም ዋል።
ነገር አለ?
አይ በቃ ይሄ ቢራ በቃ ጊዮርጊስ እየጠፋ ነው ማለት ነው። በቃ እሺ፣ አመሰግናለሁ።
አመሰግናለን ስለ መስተንክ ያለትን ሀሳብ ወስታይ።
እሺ ራይ አንቺ ስራሽን ሰርተሻል፣ ችግር የለም። እሺ፣
እሺ እሺ፣ አመሰግናለሁ። መልካም እሺ